ግርመኝ ንቤሌለው ገፎ ኦ ንቤሌለው ገፎ የቸገረውን ሲሞት ይሉታል አረፈው የቸገረውን ሲሞት ይሉታል አረፈው አፈር ስንቁ ላይ ጎን ጎኑን ላይ ደግፈው ጎኑን ላይ ደግፈው